ጤና ይስጥልኝ ኢቴስ ጀበራ ከማስተር ባኩ ምንረዳው
ወደ ጅዳ
ወዴት አሉ?
ጅዳ ትኬት ጅዳ አ
ለመች ነበረ?
እ፣ ማርች አስራ ሁለት
ይቅርታ ማርች አስራ ሁለት ነው ያሉት።
አ አ ማርች አስራ ሁለት ከዛ መመለሻ አለው መሄጃ ብቻ ነው።
አይ መመለሻ ደግሞ አስራ አምስት ቀን ቆይታ ከዛ በኋላ March ሀያ ሰባት March ሀያ ሰባት ማለት ነው።
እም፣
እያየሁለት ነው። አንድ ደቂቃ
እም።
ዝቅተኛ ዋጋ ያለው በ Ethiopian Airlines ነው።
እሺ ሰማንያ ዘጠኝ ሺ ሁለት መቶ ስልሳ ስምንት ብር ነው። ቀጥታ በራ ነው።
እም፣ እሺ እሺ ሌላ ምረዳውት ነገር ይኖራል?